መንግስት ቤት ሪት ነው የሚወርደው።
ትኬት ቁጥሮቹን ላክልኝ ብለሽ ነበር።
እሺ
አየሻቸው
እ
ያለው ቴሌግራም ላይ
አዎ እያ- check እያደረገችልን ነው። እሺ
እሺ
ዩ- እንትኖቹ reference ነው የላከው።
ምን አልሽኝ እ በእነዚህ ልናገኘው አልቻለም። እስቲ አንተ አሁን የምትነካው ቦታ ይታይሃል?
የቱ ጋር እዛ ያንተም ጋር አዎ enter load code?
ቲኬት። አዎ እስቲ እሱ ጋር አስገባው ቲኬቱን።
ቁጥሩን አዎ
ይኸው
ቆይ ጃት እንጂ
ይሄ ቅድም ያወጣሁት ነው መሰለኝ።
እ ሌላ?
ያወጣሁ ነው አዎ ሌላ ላውጣ ላስገባልሽ?
አስገባሽ።
እሺ
እሱም ያወጣሁ ነው እንጂ አዎ የ- አሁን አሁን ይሄ አሁን የጻፍከው ወጥቶልሃል አይደለ?
ወጥቷል።
እሺ። በሀያ ብር ነው እየሞከርክ የነበረው አይደል?
በሀያ ብር ነው እሺ እስቲ ድጋሚ በሰላሳ ሌላ ብር እና አስገባ- በሀያ ብር ሌላ እሺ አስገባሽ።
ያው አስገብቼልሻለሁ።
እሺ እስቲ ሞክረው።